ብር ገበያ አቤት ሰላም ናት። እቃ አዝዤ ነበረ ሐሙስ ዕለት አካባቢ
ምን ነበር ያዘዝከው?
ብር ብር አስገብቻለሁ። ቲቪ ላይ ያየሁትን እቃ ነው። ቱታ
ስልክ ተቀየረብኝ። ሀምሳም ሶዳ።
okay ቱታ አንድ መቶ አስራ አንድ ነው የመረጥከው?
አዎ እሺ፣ ሲወጣ ይደወልልሃል። እሺ ስላልወጣ ነው
መቼ ይወጣል?
እ፣ እርግጠኛ አይደለሁም ግን ነገ ልደውልልህ።
እሺ ለማንኛውም ጎንደር ነው። two XL አድርጊልኝ። እሺ size
አዎ double X የለም።
እሺ እሺ እሺ